መምጣትን አንቺ ካለሽልኝ በመውደድ ምናትን ሰጥቶ መቀበል ነው ፍቅር በጸባዩ ስስት ለምናችን ዘና ስንልዩ እንጂንካ እንካ እንጂንካ እንጂንካ እንካ እንጂንካ ያለሽን ስጪኝ እኔንም እንቺ እንቺንካ እንቺንካ ፍቅርንቺ ፍቅርንካ አሳይን ዳንስሽን የኔ ማር ያቅምሽን እንዳላይ ስታፍሪ በስክስታሽ ስታምሪ ምሽቱ ብርሃን ውብ ያንቺ ፈገግታ አልጣው ከገጽሽ ፍቅር የትም ቦታ ድርድር ከዋክብቱ የጀንበር አድማቂ